ገብሬ እንዴት ነው?
ወየ ወየ፣ ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
ስንደውል አታነሳም ደግሞ ምንድን ነው?
እኔም ስደውል እናንተም አታነሱም። በቃ
እሺ ስማኝማ፣ ወየ አንድ እንዳልካቸው የሚባል driver መዝግበ ነበር እንዴ?
እንዳልካቸው ልየው እስኪ እስኪ አንዴ check አድርግልኝ።
እሺ እንዳልካቸው ማን መሰለህ?
እም፣ አጥናፉ።
OK check ላድርገው ብዙ ስለሆኑ አላስታውሳቸው።
አዎ፣ እሺ፣ እሺ እደውልልሃለሁ ትንሽ ቆይቼ። ወይ ችግር ነው የለም።
ወይስ አድርጋው?
አይ ልደውል እንጂ እኔው ነኝ እኮ የደወልኩት።
እሺ እደውልልሃለሁ እኔ